ሄሎ
ሄሎ ሄሎ፣ ሰላም እንዴት ነህ?
እግዚአብሔር ይመስገን።
እሺ ከብዬ ነው የምደውለው። አሁን ከአንድ ከሁለት ደቂቃ በፊት ደውዬ ነበር እና ምግቡን አልመጣችም ነበረ እና አሁን ደግሞ ከስተመር መቀበል አልችልም በጣም ቆይቶብኛል እያለ ነው። አሁንም አልሰጣችሁትም አይደለም? አርባ ደቂቃ ሆነው እዚሁ አ መጀመሪያ ቆይቶ ተደውሎ ካልነው አርባ ደቂቃ ነው። ከስር ጠርሰው ቅርብ ሰዓት ነው እ እ
ቅርብ ሰዓት ነው። አንድ ሀያ ደቂቃ ነው
ሀያ ደቂቃ ማለት ነው።
ከደረሰን ከደረሰን አሁን ይደርሳል ይደርሳል። አሁን እርግጠኛ ነኝ።